ጤና ይስጥልኝ የኤሲያ በረራ መረጃ ማዕከል።
ጤና ይስጥልን አባቴ።
ጤና ይስጥልኝ።
የአየር ትኬት ፈልጌ ነበረ
ቲኬት ወዴት ነበር?
ከእስራኤል ወደ አዲስ አበባ።
ከእስራኤል ወደ አዲስ አበባ።
አዎ እዚህ ለመቁረጥ ነበር።
okay። ከእዚህም ቢሆን ግን በዶላር ነው የሚከፈለው።
በዶላር ነው።
አዎ። ከዛ የሚነሱ በረራዎች እና የኢትዮጵያ ዜግነት ስለሌላቸው ሰው አዎ።
በሙሉ በዶላር ነው የሚከፈለው።
እም፣ እንትን አለው እ፣ እዚህ የተወለደበት ግማሽ አዎ፣ ያው ግማሽ።
ግን በረራው በረራው የሚነሳው ከቴል አቪቭ አይደለ?
አዎ መነሻው አዲስ አበባ ካልሆነ በዶላር ነው የሚከፍሉት።
መልካም። ስን- ስንት ዶላር እንደሆነ ማወቅ እችላለሁ?
ይቻላል። ለመቼ ይሁንልዎት ቀኑን?
እም፣ ቀኑን እሺ፣ ቀኑን ላረጋግጥና ይሄን ማረጋገጥ ፈልጌ ነበርና መልሼ ልደውል።
ይቻላል። ያው አሁን ላይ ያለውን average ዋጋ ልንገሩትና እሺ
ከዛ በኋላ እርግጠኛ በሆኑበት ቀን ላይ ደግሞ ያለውን ዋጋ ማየት እንችላለን።
እሺ እሺ
አንድ ደቂቃ እያየሁሎት ነው።
እሺ